ጤና ይስጥልኝ አሊባባ
ዶልፊን አይናሞ ነበረ በባንክ ሁለት ሰባት አለን።
ሁለት ሰባት አዎ አራት ሚሊዮን በላይ የሆነ manual የሆነ
አራት ሚሊዮን አዎ ሙሉ ዋጋው አራት ሚሊዮን
አራት ሚሊዮን እኮ ሁለት ሚሊዮን cash ማለት ነው።
አይደለም cash ስንት ነው የምከፍለው?
እሺ ቁጥር ልስጥ ዜሮ ዘጠኝ አርባ አራት እሺ ዜሮ ዘጠኝ አርባ አራት ዜሮ ዜሮ ዜሮ ዜሮ ሰማንያ ሰባት አስራ አንድ ላይ ደውሉ።
ሰማንያ ሰባት አስራ አንድ አዎ እሺ እናቴ እሺ እሺ